ሄሎ ሰላም ጤና ይስጥልን ቤስት
እንትን ነበረ ማታ ብር ውስጥ ወርጌ ማታ ውስጥ ወርጌ ብር እሺ ወደ አምስት ሺህ አወጣልኝ አስራ አራት ሺህ ደግሞ አስቀርቶብኝ ነበር።
እሺ አፕሩቭ ስለሚጠይቅ ነው። ስልክ ቁጥርህን ንገረኝ።
ስድስት ቤስት ቤት ስልክ ቁጥርህን ዜሮ ዘጠኝ እሺ ስልሳ ስድስት እሺ
ሰላሳ አንድ እሺ አስራ ሶስት ዜሮ ስምንት
መቼ ነበር?
ትናንት ማታ ወደ አንድ ሰዓት አካባቢ
አሁን አቶ ባር አድርግልሃለሁ ይገባል። እሺ ያው ጨምጭናለሁ።
እሺ አባቴ መልካም ቀን